አዎ
ሄሎ ሄሎ
አቤት ሰላም ጤና ይስጥልኝ። ከኢትዮ ችግር ነበር የደወልኩልህ።
አ- አ- የዋጋ ዝርዝር ጠይቀህ ነበረ አ፣ ትናንት የክስት ደርሰ ነው
እ?
ትናንትና ቴክስት ስለደረሰ ነው እሺ
ቴክ- ቴክስት ደርሶል ነው እንዴ?
አዎ ዋጋ ጠይማ ጠየቂያ ምናምን ስላለን አሁን አንድ ዝር አውጥቼ ነበር ደግሞ አሁን ያለውን ዋጋ ለመጠየቅ ፈልጌ አዎ የእኛ ተወካይ እዛ አካባቢ ስላለ እንደዛ አይነት መረጃ በ- የእኛ ተወካይ አለ አይደለ እናንተ አካባቢ?
አ አ ቦንጋ ለዶክተር እሱ- ዝናቡ አዎ ለሱ ደውለህ ጠይቀውና በቂ አ።
የሆነ መረጃ ካላገኘ መልሰህ ደውልልን።
እሺ እሺ ነበር መልካም እሺ።